Hello
Hello፣ ሰላም ነው ሰላም ነው?
አለን አለን። Deposit አድርገን ያልገባልህ አይደለ?
አዎ፣ deposit አልከው ከጃፓ ነው። አዎ፣
እኮ ቴሌ deposit ብር ወጣ?
ይላክልና
አዎ፣ ቴሌ ብር አልወጣም።
እኮ ከቴሌ ብር ሲወጣ
አዎ፣ ድ- account የወጣበት አልገባም።
Message አለ አይደለ? የወጣበት message አዎ፣ እሱ ላክልን። እሺ
እሺ። መቼ Message ኡን message ኡን በዛው ቴሌግራም ላይ ላክልኝ።
ቴሌግራም አ Account ፎቶ ነው መሻለ።
አ ይሄ አሁን ሜ- text የገባልህ አለ አይደለ? ከ account የተቆረጠበት
አዎ፣ የ account እሷ number ከ account ከቴሌ ብር ሲቆርጥ message ይደርሳል አይደለ? Message
አዎ፣
እሱ አ?
ላክልን።
እስከ ቴሌ ብር
አዎ ከቴሌ ብር ቴሌግራም።
የተቆረጠበት ከቴሌ ብር የቴሌ- የተቆረጠበት message አለ አይደለ?
አዎ፣ message አለ። እስከ screenshot አል አዎ screenshot አድርገህ ላክልኝ።
እሺ፣ እሺ።
እሺ አባቴ